በሉ ጤና ይስጥልኝ ቤት ቤት ዲቦራ ነኝ እባክዎ ምን ልርዳዎ
withdraw አድርጌ ነበር ወደ account አልገባልኝም እሺ አሁን የደወልክበት ነው የቤት ቤት ቁጥርህ አይደለም እሺ ንገረኝ የቤት ቤት ቁጥርህን
አስር አንድ አስር ሀያ አንድ
ሀያ ስምንት ዘጠና ዘጠኝ
ስንት ብር ነበር አምስት መቶ ብር እሺ ትንሽ ጠብቀኝ መልክ
ወደ አካውንት ነው እሺ አምስት ሺህ ነው
እ?
አምስት ሺህ
አ- እሺ
ኧረ አምስት መቶ ነው ያልኩት አምስት መቶ እ፣
መቼ ነው ያወጣኸው
ትናንት
hello
ቤት failed ሆኖ ወደ ቤት ቤት account ተመልሷል እሺ
ወደ ቤት ቤት account አዎ መቼ መሰለክ አ፣ እ፣ ትላንትና ነበር አይደል ያወጣው May ሀያ ሶስት ሰዓት ከአስር ላይ እ፣ ተመልሶልሃል ወደ account ክ
እሺ።
እ፣ screenshot አድርጌ ላክልህ ቴሌግራም ላይ አንተም check ብታደርገው ስንት ሰዓት መሰለህ ሀያ አንድ ሰዓት ከዜሮ ስድስት ከሀያ ዘጠኝ ሰከንድ ላይ revert withdraw ብሎ እዛ ላይ ተመልሷል ወደ ቤት ቤት በ- account በቴሌግራም ላክልኝ እስኪ።
screenshot አድርጌ ላክልህ ማነው ስምህ ቴሌግራም ላይ ሀምዛ ሀይድ አለው እሺ hi ዲቦራ ብለህ ላክልኝ እሺ እሺ እሺ እሺ